ሰላም ማን ፍቅር ሌላው ዚያድ ወይ እሺ
እስካሁን አልፈጥሁም አይደል? አሁንም
አዎ እሺ ገና ነው።
አናገረኝ። የቅድሙን ልጅ ማለት ነው ያናገረኝ።
ራሱ ልጁ ነው አዎ
እሺ እስቲ ፈልገው ፈልገው ፈልገው ሰቤ ሰቤ
ግን አንድ ሺህ ምናምን ብር ነው። አንድ ሺህ ምናምን ብር ነው።
ጥብሱ ወይ ወይ እናቴ hello አባቴ፣ ወይ ወይ ወይ አሁንም አልተጀመረም ገና አይደለ? አልተሰራም አዎ ማርያም ገና ገና ነው አይደለ? በቃ እሺ በጣም በጣም ገና ነው።
እሺ በቃ እንደዛ ከሆነ ቅድም cancel አድርጊ ብለኸኝ የለ? ስለዚህ እ እንደዛ የሚቆይ ከሆነ cancel እናደርገዋለን።
እሺ እናቴ ስለዚህ አይሰራሽ አባት፣ እሺ በሌላ ጊዜ ክሳቸዋለሁ። ይቅርታ እንግዲህ ችግር የለውም አባቴ። driver ኡን እሺ።
ታገናኘኛለህ?
እሺ እሺ እሺ አባት
hello እ ፍቅር ወይ በቃ ወይ።
cancel ይሁን። እሺ ሂድ ተውጣ፣ እንዳፈርም ምን እንዳትል።
እሺ እሺ እሺ ዚያድ፣ እሺ